ጤና ይስጥልኝ በሽቤት
ስጥልኝ ቤስት ቤት አዲስ account ለመክፈት ነበር password አልመጣ ብሎኝ
password አልተላከሎትም። okay በዚህ ቁጥር ነው መክፈት የፈለጉት?
በዚህ ቁጥር በራሱ
እሺ እስቲ ትክክለኞቹን step ኦች ልላክሎት ነው
እ?
ትክክለኛውን step ኦቹን ልላክሎት register ማድረጊያውን ማለት ነው። ቴሌግራም ይጠቀማሉ በዚህ ቁጥር?
በዚህ ቁጥር ነው የሚጠቀመው አዲስ ለመክፈት ነበር ገባኝ። ቴሌግራም ቴሌግራም ይጠቀማሉ በዚህ ቁጥር?
አዎ፣ ቴሌግራም አለኝ አዎ።
እሺ በቴሌግራም ላክሎት። ሄሎ ሄሎ
አቤት አቤት ይሰማኛል።
ልኬሎታል ቼክ ያድርጉት ቴሌግራም ላይ እሺ